ጤና ይስጥልኝ። ሰላም ጤና ይስጥልኝ። ማፊ advertising ከዊፕላስ ሶሉሽን ነው የምደውለው። ዊፕላስ ሶሉሽን provider ላይ ተመዝግበው ነበር አገልግሎት ለመስጠት። እሺ አሁን ስራ እኛ ስለጀመርን ኦንላይን ላይ በመሆን ያለምንም ወጪ ከተጠቃሚዎች ጋር በመገናኘት ስራ መቀበል እንደምትችሉ ለማሳወቅ ነው።
ይቻላል።
እሺ እና ዊፕላስ ሶሉሽን user የሚል application በማውረድ የእርስዎንም ድርጅት ማየት ይችላሉ። እንዲሁም application ኣችን ላይ ከትራንስፖርት ጨምሮ ከአርባ አራት service ኦች ሶስት መቶ ሀምሳ በላይ game ኦች አሉ። እነዚህን እየተጠቀሙ እ መገልገል ይችላሉ እና እ አሸናፊ የሚያደርጉትን referral code ማግኘት ይችላሉ።
እሺ፣ እሱን ለወዳጅ ዘመዶ share ን በማድረግ መጠቀም ይችላሉ።
እሺ፣ እሺ፣ አመሰግናለሁ። መልካም ቀን።
እሺ።